ሄለው ሀፍቶ አቤት ሀፍቶ እንትን ይኸውልህ አስታሯ የሁለቱንም ነው የከፈለችው አይደል?
አ
ስለዚህ አ- አ- የሞተር መሰለኝ ግን አዎ የሞተረኛ ነው።
የሞተር ኦርደር ነው። ማድረስ ትችላለህ እንዴ ሀፍቶም? የቀረው አልዘገይባትም። ትምህርት ወጣት ነው ተመልሼ ስከፍት የሚመጣ
ኦኬ። እሺ እሺ፣ ቆይ አንዴ መልሼ ልደውልልህ እንደዚህ
እሺ እሺ